Hello
ሰላም እንደምን አደርሽ?
ሰላም ጤና ይስጥልን ቤተቤት እንደምን አደርሽ? ሰላም አደርሽ?
አለን እግዚአብሔር ይመስገን። ምን ነበረ?
ጆሲ ነኝ። ከአዘዞ እንትን ነበር user cashier ሁለት locked out ብለውባት እሺ የት shop ነው?
ጆሲ አዘዞ ቤት ማን ነው አይደል?
ቤት ማና
cashier ሁለት ነው ያልከኝ?
cashier ሁለት አ
ጆሴ አዘዞ አ
እሺ እና እከፍላለሁ። እሺ እና እንትን ሌላ እንትን upgrade አታደርጉልኝም? balance ኡ locked እያደረገ ከአስራ አምስት ሺህ ብር በኋላ አላሰራቸው እያለ የትኛውን ነው?
ሁሉንም ቤትማን ነው?
cashier ኦች ቤት ማና የትኛው?
ቤት ማና እ፣ እስቲ ጠብቀኝ ቆይ አንዴ። cashier ኦቹ ምን ሞልቶባቸው ነው ሁሉም?
አይ አዎ ስንሰራ ወደ ማታ አካባቢ እ፣ customer በሚኖር ሰዓት ከአስራ አምስት ሺህ ብር በኋላ ያሰራናል። አንዳንዱ ካሸር እያንዳንዱ እሺ እስቲ ቆይ ልጠይቅልህ።
እሺ እሺ
Hello hello
ይሰማ
እ፣ አ አይ upgrade አሁን ለጊዜው አይደረግም ብለዋል።
Okay
ባልሰራብህ እ፣ ባልሞላብህ cashier እያደረግህ ስራው ለጊዜ።
Okay cashier እየቀያየርኩ አዎ
Okay ጥሩ እሺ እሺ እሺ በቃ ይሄን እከፍትልሃለሁ።
እሺ ማ- እሺ እሺ መልካም ቀን።
እሺ